Hello የሚገርም ማለት ነው። ልክ እሱ ሲዘጋ ደግሞ አንዱ መጣና hold on ላይ ገባ። አንዳንድ ቁጥሮች ይሰራሉ፣ አንዳንዱ አይሰሩ። አሁን ኛው ከልጁ ጋር በዚህኛው አወራው፣ እሱ ደወለ፣ እኔ ደወልኩለት፣ ይሰራል። ይሄኛው ግን hold on ላይ ነው። ስለዚህ ቁጥር ይመርጣል ማለት እኮ ነው። አይሰራም ማለት እኮ አይቻልም።